ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ልርዳው
እግር ኳስ ላይ እንትን አድርጌ ነበረ።
ምን አሉኝ
ኳስ
እሺ
እንትን ቆርጬ ነበረ። እንትን ላይ ኢንተርኔት ላይ እሺ
cash code አሉኝ። cash code ኡ ግን የለኝም እኔ ጋር። ራይት ግን አለኝ።
ID አለኩት
ጨዋታ ውስጥ አዎ ራይት አለው።
እኮ እሺ ትኬት ታዲያ የ cashier code ኡን ይንገሩና እናየዋለን።
cashier code የሚለው የለም እዛ ቦታ ምን አሉኝ አለ ትኬቱን ካሽ- ሲከፍቱት ትኬቱን ሲከፍቱት ያገኙታል።
ID ቁጥር ID የሚለው ቁጥር ነው ያለው እንጂ cash code አይ የሚለው እኮ የለም።
እሱን ሲከፍቱት ማለት ነው ከታች ከትኬቱ በታች cashier code የሚል አለ። ግን ID ውንም መናገር ይችላሉ፣ ችግር የለም። ወይ ቴሌግራም ላይ ላኩልን ID ውን።
screenshot አድርጌ ልክ ያለው እሺ የቴሌግራም የቴሌግራም ስሙ
ቴሌግራም ስም ሙነወር እም?
ሙነወር ማን አለኝ?
ሙነወር
ይቅርታ spelling ኡን ይነግሩኛል?
እሺ ሙነወር
spelling ኡን ይንገሩኝ።
እ spelling M ነው፣ አዎ M ነው ከዛ ኤን
ኤን አዎ እሺ አይ M U እሺ።
N
እሺ አሁን ወይ ምነው?
ከላይ ሀይ ብለው ይላኩልንና እናየዋለን። እሺ
እሺ በቃ እሺ መልካም። እሺ ቴሌግራም ላይ አዎ አዎ እሺ እሺ